ጤና ይስጥልኝ። አሁን ቴሌግራም ላክልኝ ብለሽ ነበር፣ ልኬልሽ ነበር። screenshot አድርጊ።
እሺ፣ ቴሌግራም አላየሽውም?
ማን ነው የሚለው ስሞት?
ኤፍሬም ኃይሉ ነው የሚለው። ቁጥር ስልክ ቁጥር ብቻ ነው የላኩልኝ። ሰማንያ አንድ መጨረሻ ሰላሳ ስድስት ሰማንያ አንድ አይ ኤፍሬም ኃይሉ ሳይሆን የቴሌግራም ቁ- ስሙ ማን ነው የሚለው?
የእናንተ
የእርሶ የቴሌግራም ስም ማን ነው?
የእኔ የቴሌግራም ስም ዲዜ ኤቢ ነው የሚለው
ጄቢ እ እ ቆይ አንዴ መስመር ላይ ደብቆ ቆይ እስኪ፣ እሺ።
የፈለኩት ነው። ዲጄ ኤቢ በሚል የለም።
እ እ ዲዜ ኤቢ መቀሌ።
እስቲ ስልክ ቁጥሮትን ይንገሩኝ።
ስልክ ቁጥር ዜሮ ዘጠኝ ሰላሳ ስድስት እሺ ሰማንያ ስድስት እሺ አርባ ዘጠኝ ሰማንያ አንድ
አርባ ዘጠኝ ሰማንያ አንድ እዛ አለ ቴሌግራም ላይ አለ። ልኬልሻለሁ።
ዜሮ ዘጠኝ ሰላሳ ስድስት ሰማንያ ስድስት ሰላ- አርባ ዘጠኝ ሰማንያ አንድ
እሺ አንዴ ምንም አላኩም። ደንበኛችን ዜሮ ዘጠኝ የተላከ ሰላሳ የለም?
ስድስት ሰማንያ ስድስት አርባ ዘጠኝ ሰማንያ አንድ ሰማንያ አይደል?
አንድ አዎ።
ምንም የተላከ ነገር የለም። hi ልሎትና ይላኩሽ።
እሺ hi በይኝና እሺ ልላክልሽ። እሺ እሺ እሺ እሺ።
በቃ።